hello
ሰላም ጤና ይስጥልን። ሳሙን ከችፕችፕ ነበር የምንደውለው። ሽንኩርት አዘውን ዛሬ storage ስለነበር አላወጣንም እና ነገ መረከብ ይችላሉ። ነገ እንላክለው። okay ሽንኩርት ብቻ ነው የቀረቡት አይደለ?
ዛሬ ሶስት እሺ location ኡ ኮተቤ
ዛሬ የተሰጠው ኮተቤ
ከተማ ከተማ በቃ እንልክልዎታለን። እሺ መልካም ምሽት። እሺ